አለቀ። ልቤ መልካሙን ነገር አፈለገ። ያዛኝቷን ፍቅር ስለሰነቀ ልቤ መልካሙን ነገር አፈለቀ። ልቤ መልካሙን ነገር አፈለቀ። ልቤ መልካሙን ነገር አፈለገ። ያዛኝቷን ፍቅር ስለሰነቀ ልቤ መልካሙን ነገር አፈለገ። ስምሽን ስጠራ በምሄድበት ይሰምራል መንገዴ የልቤ መሻት ሀብት በረከት ነሽ እናቴ ለሁሉ ይባረኩብሻል የእግዚአብሔር የሆኑ ይባረኩብሻል የእግዚአብሔር የሆኑ ልቤ መልካሙን ነገር አፈለቀ ልቤ መልካሙን ነገር አፈለቀ ያዛኝቷን ፍቅር ስለሰነቀ ልቤ መልካሙን ነገር አፈለቀ አትርሽኝ እናቴ በልብ ጻፊኝ ነኝና ብቸኛ ማንም የሌለኝ የልቤን ታውቂያለሽ ብዙ አዘኔን መርተሽ ወደ ጽድቁ አድርሽኝ እኔን መርተሽ ወደ ጽድቁ አድርሽኝ እኔን ልቤ መልካሙን ነገር አፈለቀ ልቤ መልካሙን ነገር አፈለቀ ያዛኝቷን ፍቅር ስለሰነቀ ልቤ መልካሙን ነገር አፈለቀ ታላቁን ዘመቻ ጀምሬአለሁና ቁሚ ካጠገቤ አይሉኝ የለኝና ጌታዬ ላስደስት መልካም ይውጣ ከኔ የቅድስና ምንጭ ሁኝ እናቴ ለኔ የቅድስና ምንጭ ሁኝ እናቴ ለኔ ልቤ መልካሙን ነገር አፈለቀ ልቤ መልካሙን ነገር አፈለገ ያዛኝቷን ፍቅር ስለሰነቀ ልቤ መልካሙን ነገር አፈለቀ መስቀሉ ስር ቆመሽ ለልጅሽ ስታዝኒ ተሰጠሽለኛ እናት እንድትሆኝ ጽድቅን አስተምሪኝ ልደግ እንደ ዝግባ ምሕረት ተመልቼ ወደ ቤቱ ልግባ ምሕረት ተመልቼ ወደ ቤቱ ልግባ ልቤ መልካሙን ነገር አፈለቀ ልቤ መልካሙን ነገር አፈለቀ ያዛኝቷን ፍቅር ስለሰነቀ ልቤ መልካሙን ነገር አፈለቀ ልቤ መልካሙን ነገር አፈለቀ ልቤ መልካሙን ነገር አፈለቀ ያዛኝቷን ፍቅር ስለሰነቀ ልቤ መልካሙን